ልዩ ስፖርት በኩል እንርዳዎት?
Okay አይ አሁን ደውዬ ነበር እና በቴሌ ብር ልኬያለሁ።
እሺ ቴሌግራም ላይ ልከዋል? Screenshot አዎ ቴሌግራም screenshot አዎ።
ማን ልበል?
ተክለ ብርሃን
የቴሌ የቴሌግራም ስሞት ማን ነው?
ተክለ ብርሃን
ተክለ ብርሃን የሚል አሁን አልተላከም። የቴሌግራም ስሞት እዩ ቼክ ያድርጉት።
ኦኬ እሺ